ሄሎ ሄሎ ሰላም፣ እንዴት አደሩ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን።
አዲሱን stand-up comedy ለመታደም ነበረ።
እሺ ይቻላል። link ልላክልዎት፣ በ link ኡ መመዝገብ ይችላሉ። ንግድ ባንክ system ካስቸገሮት በ cash መቀበል ስለምንችል መምጣትም ይችላሉ። ዜሮ ዘጠኝ ስልክዎት ንገሩኝ።
ኮ- ኮርነን እነዚህ መላክ ትችያለሽ።
ስልክዎትን ይንገሩኝና በኦንላይን መመዝገብ ይችላሉ። ኢንተርኮንቲኔንታል Yes.
ትኬት ነው።
እ ምን አልሽኝ? ለአንድ ሰው ስንት ነው?
ቦታው ኢንተርኮንቲኔንታል ነው። መደበኛ Okay.
አራት መቶ ብር፣ VIP አንድ ሺህ ብር።
አንድ ሺህ ብር ነው። አሁን እ፣ ስንት ሰዓት ነው የሚጀምረው?
አስራ አንድ ሰዓት ነው ፕሮግራሙ የሚጀመረው። አስር ተኩል አዳራሹ ይከፈታል። ቀድሞ መጥተው ቦታ መያዝ ይችላሉ። መደበኛ ነው። VIP ነው የሚቆም የት?
VIP መምጣት እ።
ይችላሉ።
እ፣ መደበኛ አንድ ሺህ ብር፣ VIP አንድ ሺህ ብር፣ መደበኛ አራት መቶ ብር።
እሺ፣ ል- ልላክ አሁን ንግድ ባንክ እ፣ ላይ ልላክ ለማለት እንዴት አድርጌ ልላከው?
link ልክልዎታለሁ እኔ በ link ኡ መመዝገብ ይችላሉ። ንግድ ባንክ system ካስቸገሮት በአካል መጥተው መቁረጥ ይችላሉ።
የት ነው አለኝ።
ባካል? የት?
ኢንተርኮንቲኔንታል ሆቴል
Okay፣ ካሳንቺስ ማለት ነው።
Hello
ካሳንቺስ ማለት ነው።
ካሳንቺስ ኢንተርኮንቲኔንታል ከአሁኑ ሰዓት ጀምሮ አዎ
አራተኛ ፎቅ ነው። እይ፣ አይ ground ላይ ያለን አንደኛ ፎቅ ላይ ያለን
እይ፣ ልክ እንደመጡ ያገኙናል
Okay።
እሺ መልካም ቀን እሺ